ሄሎ ሄሎ ጤና ይስጥልን።
አብሮ ይስጥልን።
እግዚአብሔር ይመስገን። አምቡላንስ ፈልገን ነበረ እሺ
ከዚህ ከ- ከጳውሎስ
ከጳውሎስ ወዴት?
ወደ አያት
አያት ሜ- ሜሪሴል
እ?
እ?
ምን አሉ?
ወደ መሪ
መሪ አ
አያት ጋር ያለው ማለት ነው።
ወደ ቤት ነው የምንወስደው። በእርግጥ እ።
አድ- እ?
መሪ አካባቢ ያለው ነው አይደል? መሪ አ ICMC አ፣ ጀርባ
ኦክሲጅን ይጠቀማሉ።
አይጠቀምም።
ምን ነበር በሐኪም የተረጋገጠ በሽታ?
ስኳር
ስኳር። ሌላ ነገር የለም።
የለም።
እሺ የአገልግሎት ክፍያችን ልንገሮት።
እ?
የአገልግሎት ክፍያችን የሚሆነው አምስት ሺ አምስት መቶ ሀምሳ ብር እስኪ አናገሪ ያናገረሻል እንካ እስኪ ያናገራል
ሄሎ ሄሎ፣ አቤት እሺ የአገልግሎት ክፍያችንን ላሳውቆት እ?
ክፍያችን አምስት ሺ አምስት መቶ ሀምሳ ብር ነው